hello ጤና ይስጥልን ጉዳይ ዋና አባባሾ ምንደርደር hello ጤና ይስጥልን የደወሉት ምንደርደር ይስጥልን ስራ ፍለጋ
ድምፆት በጣም ሩቅ ነው እና ምናምን
hello
ድምፆት በጣም ራቅ ያለ ነው እና ምን እንደሚሉ መስ- መስማት አልቻልኩም ምናምን ስራ ፍለጋ
ድምፆትን ትንሽ ከፍ አድርገው ያናግሩኝ ስራ ፍለጋ እሺ ሙሉ ስሞትን ይንገሩኝ እ ሙሉ ስሞትን ይንገሩኝ መንግስቱ
ማናሉኝ ይቅርታ መንግስቱ መንግስቱ አ መንግስቱ የአባቶት ስም ይርጋ
መንግስቱ ማናሉኝ ይርጋ
እሺ እድሜው ስንት ነው መንግስቱ
ሰላሳ ስንት እሺ፣ የት አካባቢ ኖሩት
እ ጎጃም እህ አዎ እኛ እንዴት መሰሉት መንግስቱ ለጊዜው አገልግሎት እየሰጠን ያለ ነው አዲስ አበባ ውስጥ ብቻ ነው እርስዎ ወደ አዲስ አበባ መምጣት ሲችሉ አይችልም።
ይደውሉልን።
ልመጣ ነው ልመ- ነገ እመጣለሁ።
አ- እሺ ስለዚህ ሲምጡ ይደውሉልን። ለምን የስራ ድርበጣ ከዚህ ስለሆነ የሚያልፈው እ- የመጡ ጊዜ የደረሱ ጊዜ ይደውሉልን።
እሺ እሺ መልካም ቀን ይሁንልዎት መንግስቱ።